ለምቤት ቤት ረዴት ነው የሚለዳው ሰላም ነው።
ሰላም ነው።
እንትን ወደ account ልኬው ነበረ። እስካሁን አልገባም፣ ቆይቷል ከላኩት።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
ስንት ብር ነው?
አንድ ሺህ ስምንት መቶ
እ አንድ ሺህ ስምንት መቶ ብር እኮ በ voucher ነው ዊዝድ ያረከው። አካባቢ ላይ የቤት ቤት ሱቅ አለ?
የለም ዛሬ ዝግ ነው።
እ ከዛ መቀበል ትችላለህ። ወደ ቤት ቤት account ከተመለሰ ማውጣት አትችልም።
OK እና እሺ ወደ ቤ- ወደ betting አይመለስም?
ይመለ- መመለስ ትችላለህ፣ ግን ዊዝዶ ማድረግ አትችልም።
እኮ እዛ ሄጄ ነው መቀበል የምችለው።
እ
እዛ ሄጄ ነው መቀበል የምችለው።
አዎ
እሺ ወደ ወደ deposit ትመልሽልኛለች?
ማለት እ ከመለ- ከተመለሰማ አንተ ነው የምትመልሰው፣ ግን ከተመለሰ ማውጣት አትችልም።
እንዴ ማውጣት አልችልም ማለት ነው።
ዊዝዶ ማድረግ አትችልም። non withdrawable ላይ ነው የሚቀመጠው።
OK መጫወት አልችልም?
መጫወት ትችላለህ፣
እንጂ አይወጣም ብሩ።
አያወጣም።
OK ስለዚህ እዛ ሄጄ ነው መቀበል የምችለው።
አዎ
OK እሺ፣ ካለ አመሰግናለሁ።
እሱ ይመረጣል። cancel ማስደረግ ይቻላል፣ ግን ሊቆይብህ ይችላል።
አይ ተይው በቃ ነገ እዛ ዛሬ ዝግ ነው አልሽኝ ማለት አዎ ዛሬ ክፍት ሊሆንም ይችላል፣ አላወቅኩም። የሚከፍት የሚሰሩ ሰዎች አሉ። የት አካባቢ ነው?
እኔ አያት አያት አዎ
እ አዲስ አበባ ያሉት ሱቆች ለጊዜው እየሰሩ አይደለም።
እ አዲስ አበባ ያሉት ሱቆች ለጊዜው እየሰሩ አይደለም።
ተይ እንጂ እውነት እና ከየት ነው የምቀበለው?
እ
ከየት ነው የምቀበለው ታዲያ? እ ሄሎ
hello፣ በቃ ከየት ነው ታዲያ እንትን የምት- ላስደርግልህና ምን እ voucher ኡን cance- cancel ላስደርግልህ ማውጣት እንድትችል አስ- አድርገህ ማለት ነው።
እሺ እንደዛ ላደርግልህ እንደተደረገ ልደውልልህ።
ከዛ እንዴት ነው የማወጣው?
ከዛ በቴሌ ብር ማውጣት ትችላለህ። ችግር የለውም።
እሺ እሺ እንደዛ አድርጊልኝና ደውዪልኝ ወደ ቴሌብር እሺ፣ ምናልባት ዛሬ ካልሆነ ነገም ሊሆን ይችላል። አላወኩም፣ እንዳዩት ነው። እሑድ ስለሆነ ዛሬ ምናልባት እንትን ላይሉት ይችላሉ።
እሺ please ግን ሞክሪልኝ ለምን እንደመለሱልኝ ግን አሳውቃለሁ።
እሺ አስ- አሳውቂ እሺ መልካም ቀን፣ አሳውቃቸዋለሁ።